ከሆነና የምንረዳው hello
አቤት
እሺ ደንበኛችን ምን አሉት?
OTP valid ይላል። እኔ ሁሉን አብቼ
እሺ በደጋግመው ስለላኩለት ነው። OTP ተደጋግሞ ሲላክ እንደዛ ነው የሚለው። አሁን ለመጨረሻ ጊዜ አንዴ ይድገሙና አንዴ ብቻ አ።
ይጠብቁት። እ, አንድ OTP ሲልክ ደጋግሞ ከላከ invalid ነው የሚለው።
አዎ እንደዛ ምናምን ብሏል። OTP valid ይላል።
እሺ አንድ ደጋግሞ ስለተጫኑት ነው እንደዛ የሚሆነው። OTP አ።
አንድ OTP ሲላክሎት ቶሎ እ፣ ደቂቃዋ ሳታልቅ አስገቡና ይገባሎታል።
እሺ እስቲ አሁን ሞክራል እሺ መልካም ቀን።